ስንቴው ጤፉ ደርሶ ጎተራው ተሞልቶ ስንቴው ጤፉ ደርሶ ጎተራው ተሞልቶ እንዴት ሰውን ክዳን ይመርጣል ወዶ እንዴት ሰውን ክዳን ይመርጣል ወዶ የወዳጅነት ልድራ አታዋጣኝ የወዳጅነቴን
ትመጫለሽ ብዬ በሬም ባልዘጋው ትመጫለሽ ብዬ በሬም ባልዘጋው ከፍቶ ታድሯል ብሎ መች ጠየቀኝ ሰው ከፍቶ ታድሯል ብሎ መች ጠየቀኝ ሰው እኔ እንደ ብላቴ ይዤሽ እንዳልኖር እኔ እንደ ብላቴ ይዤሽ እንዳልኖር ማፍቀር የጅል ሆነ ጊዜው የጠርጥር ማፍቀር የጅል ሆነ ጊዜው የጠርጥር ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ
ለነገር ቢሰጠው አንጀቴን ላቆስል ለነገር ቢሰጠው አንጀቴን ላቆስል አንተን ያኮራ ቀን ለኔ አይነጋ ይመስል አንተን ያኮራ ቀን ለኔ አይነጋ ይመስል የቸርቸር ጎዳናው የባምቢሳ አስፋልት የቸርቸር ጎዳናው የባምቢስ አስፋልት አንሸራቶ ሲጥል ያስፈታል ቤት አንሸራቶ ሲጥል ያስፈታል ቤት ዘመኔ ዋንዴለ ዘመኔ ዋንዴለ ዘመኔ ዋንዴለ ዘመኔ ዋንዴለ
እንዴት አልመጣሽም ብራ ውሎልሽ እንዴት አልመጣሽም ብራ ውሎልሽ ምነው በዘነበ ባየው ጥሎብሽ ምነው በዘነበ ባየው ጥሎብሽ ወደ እኔ ስትመጪ እንቅፋት አይንካሽ ወደ እኔ ስትመጪ እንቅፋት አይንካ መንገላሽ ተረፈኝ ወድቀሽ ከተነሳሽ መንገላሽ ተረፈኝ ወድቀሽ ከተነሳ ዘመዴ ዋንድነ ዘመዴ ዋንድነ ዘመዴ ዋንድነ ዘመዴ ዋንድነ
ላደራ ብታመን ለዚህ ለዚያ ሲሉኝ ላደራ ብታመን ለዚህ ለዚያ ሲሉ በሰው ምናምንቴ ጎጆዬን በደልኩኝ በሰው ምናምንቴ ጎጆዬን በደልኩኝ አቃልለዋለሁ አስለቅቄ ሁሉን አቃልለዋለሁ አስጠንቅቄ ሁሉ ተሸክም ያዘልቅም ለኔም አይሆነውን ተሸክም ያዘልቅም ለኔም አይሆነውን ዘመዴ ዋንዴለ ዘመዴ ዋንዴለ ዘመዴ ዋንዴለ ዘመዴ ዋንዴለ
የነገ የነሳኝን ሁሉ አለኝ ስላለኝ ስል የነሳኝን ሁሉ አለኝ ስላለኝ ስል እኔ ብቻ ቀረው ሳላርማኝ ሳልከስር እኔ ብቻ ቀረው ሳላር ወይ ሳልከስር አሁን ምን ያረጋል ልጋብዝ ብትይ አሁን ምን ያረጋል ልጋብዝ ብትይ ፍትፍቱን መረቁን ሲያምረኝ ፊት ነስተሽኝ ፍትፍቱን መረቁ ሲያምረኝ ፊት ነስተሽ ዘመዴ ዋንዴን ዘመዴ ዋንዴን ዘመዴ ዋንዴን ዘመዴ ዋንዴን
ያንተ ፍቅር ጉዳይ እየወዘወዘ እጅ የረሳ ነገር ባብሎ ቆየኝ እጅ የረሳሁት ነገር ባብሎ ቆየ ዘመዴ ዋን የለ ዘመዴ ዋን የለ ዘመዴ ዋን የለ ዘመዴ ዋን የለ
ማሳውን ማስቆፈር ማሳረስ አምሮሽ ማሳውን ማስቆፈር ማሳረስ አምሮሽ ጥጃ ጎተች እንዴ ኮርማውን ንቀሽ ጥጃ ጎተች እንዴ ኮርማውን ንቀሽ የዘንድሮ ጉዴ ቢቆጠር አያልቅም የዘንድሮ ጉዴ ቢቆጠር አያልቅ ሰፍረው የሰጡኝን ጠየቁኝ በልቅም ሰፍረው የሰጡኝን ጠየቁኝ በልቅ ዘመኔ ዋንድን ዘመኔ ዋንድን ዘመኔ ዋንድን ዘመኔ ዋንድን